ሄሎ
ሄሎ ኧረ አይሰማም ድምፅሽ። ሄሎ እሺ፣ አሁን ይሰማሃል?
አሁን ይሰማኛል።
እሺ፣ ንገረኝ።
ሀምሳ አምስት ሀያ አንድ ሀምሳ አምስት ሀያ አንድ ምንድን ነው?
እኔ በእናትሽ እርቄ ነው ያለሁት እና order ኡን ታስወጪልኛለሽ?
ሌላ order ይዘሃል?
አልያዝኩም።
ማን ነው ስምህ?
ቸርነት
እሺ፣ የት ነው ያለኸው አንተ?
እ የት ነው ያለኸው?
እኔ ካሰንች
እሺ፣ ቆይ አንዴ ጠብቀኝ። እሺ ከጂ በርገር ወደ ውዳሴ G Burger የት ነው የሚያነሻው?
ቦሌ ቦሌ ቦሌ
እኮ ካሳንቺስ ቅርብ እኮ ነው። ድጋሜ ደግሞ ሰዓቱ 15 ደቂቃ ሆኗል፣ አልፎታል እኮ 15 ደቂቃ።
ኧረ እባክሽ ሌላ አስወጥቶት ይሆናል ግን አሁን ነው ያዝኩት።
እሺ ለማንም አይቅላ እንዴ ጥቀኝ እሺ፣ ማ-
እድለኛ ነሽ። ወጥቷል። እሺ ቸርነት፣ እሺ እሺ
እሺ ቸርነት